ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
እንደምን ዋሉ?
እግዚአብሔር ይመስገን።
እ፣ ከዋሳ ኤክስፕረስ ነው የምደውለው።
ምናሲ
ዋሳ ከዋሳ ኤክስፕረስ ነው የምደውለው።
እሺ፣ ምን ነበረ?
እቃ መላክ ፈልጌ ነበር ብለው ነበረ አዎ፣ okay። አዎ፣ ትናንትና ወደ US። አዎ ትላንትና።
አዎ፣ US። አዎ፣ አዎ። አንቺ እኔ ረስቼው ነበር ል- ል- ስልኩን እልካለሁ ብላኝ ስለነበረ ለዛ ነው። ይቅርታ።
Okay፣ ችግር የለውም።
እ፣ ምን ነበር ስንት ነው እቃው?
ክ- ክፍያችሁ? እ? እቃው ሰው የአንድ በርበሬ ኪሎ ነው ምናምን የስንት ኪሎ ነው የፈለጉት ነው?
እኛ አንድ ሻንጣ ኦኬ።
ኦልሞስት ሀያ ሶስት ሀያ አራት ኪሎ ሊሆን ይችላል።
Okay፣ ሀያ ሶስት ኪሎ ከሆነ ያው ይቀንሳል። በሻንጣ ሲሆን price ኡ ይቀንሳል። በኪሎ ኦኬ፣ ከምሰራሉት ማለት ነው።
አዎ፣ እሱ ጥሩ ነው። የሻንጣው ምን ያህል ነው?
የሻንጣው እሺ፣ ልንገሮት አንድ ደቂቃ መስመር ላይ እሺ፣ እኔ እምልሽ።
አርባ አራት ሺ አንድ መቶ ስልሳ ብር አርባ አራት ሺህ
Hello አርባ አራት ሺህ አንድ- ኤር- አርባ አራት ሺህ አንድ መቶ ስልሳ
ስልሳ ብር አዎ አንድ ሻንጣ ማለት ነው ሀያ ሶስት ኪሎ
Okay። አልተወደደም እንዴ?
ውይ አልወደደም
እ?
ያ አሁን ካለው currency ም አንጻር አሁን ካለው currency ም አንጻር Okay።
ዶላር ጨምሮ የለም አዎ፣ እሱ ነው።
የእኛ የ price ለውጥ አድርገን ሳይሆን አዎ፣ ምንዛሬ የምንዛሬው ስለጨመረ ነው
አርባ አራት ሺህ አንድ መቶ አምሳ
አዎ ላሳውቀውና ልንገርሽ።
ለዛ ነው እዛም ክፍያ ማ- ማካሄድ ይቻላል ክፍያውን እዛም መክፈል ይቻላል በዶላር Okay ዋጋው ዋ- በዶላር ምን ያህል ነው? ዶ- በዶላር ሄሎ፣ ምን በዶላር ስንት ነው ክፍያው?
የለም ወይ ወይ Hello።
በዶላር ስንት ነው ክፍያው?
የለም አሎ፣ አቤት፣ አይሰማም? ሄሎ፣ ያው እነሱ የሚያስከፍሉት per pound ነው።
እ፣ እነሱ የሚድ- የሚያስከፍሉት per pound ነው። ወይ ቴሌግራም contact ኣቸውን የዛ አ- ያለውን office ኣችንን contact እንልክሎትና አ፣ እዛም contact ማድረግ ይቻላል።
እዛ actually ስንት ነው? ሶስት መቶ አርባ ምናምን ዶላር ብለውታል እ፣ እዛ እነሱ ጋር ማለት ያው ሁለቱም አማራጭ ስላለ አሁን ነገ ደግሞ የሚወጣ እቃ ስላለ ነው። አ፣ ያው መላክ ስትፈልግ ከሆነ በቃ እሺ፣ እሺ፣ ቼክ አትሊስት ላድርግ።
ዛሬ ነገ- መግባት አለበት እኛ office ጋር።
እናንተ ጥሩ በቃ እሱን check አድርጌ ልንገርሽ። እስከ ስንት ሰዓት ነው ያላችሁት እናንተ?
ሌላ እናንተ እስከ ስንት ሰዓት ነው ያላችሁት?
ሌላ
Hello እናቱ፣ እናንተ እስከ ስንት ሰዓት ነው ያላችሁት?
በ-
እ